አቤት ሰላም እንዴት ዋሉ?
እግዚአብሔር ይመስገን ሰላም ናቸው።
ሄሎ አቤት አይሰማም?
ይሰማል? ሰላም ዋል?
እግዚአብሔር ይመስገን ሰላም ናቸው።
አለን እግዚአብሔር ይመስገን።
የምትይው ነበር ወደ እሷ ነው ዩቲዩብ ትምህርት ቤት ቃልተ ይቅርታ ጋር እ?
ድምፅህ ርቆኛል። ትንሽ ድምፅህ ቀርበት ከይቅርታ ጋር
የዩቲዩብ ትምህርት መማር ፈልጌ ነበረ ወይሽ
እሺ ይቻላል። ስም አልበል
ስመኛው ታደሰ
ሄሎ አቤት አይሰማም እንዴ ስመኛው ታደሰ ሄሎ